ዘዴት ነው የሚለርደው
ሄሎ ሄሎ እ አቤት
አካውንት ችግር አለ።
እሺ ምን ሆነ
ውትድበወላ
እሺ አረኩትና ቻባ ዲፖዚት ውትድበወላኩና ከዛ ስምንት መቶ ብር ነው ሁለት ጊዜ ላኩት ሶስት መቶ እና አምስት መቶ እሺ ከዛ account ውስጥም የለም። አዎ እሺ የቤት ቤት ቁጥሩ አሁን የደወልክበት ነው አዎ ዛሬ ሁሉ የደወልኩ ነው።
እሺ ምን አሉህ
ይገባል ይገባል ይገባል ይላሉ። እስካሁን ምንም አልገባም።
ወደ ባንክ ነው የላከው አይደለ
አይ ወደ ባንክ አላውቅም፣ ግን ጠብቅ ይመልሳል።
ስንት ብር ነው
ስምንት መቶ
ትናንትና ነው
አዎ ትናንትና ማታ እሺ እሺ፣ process ላይ ነው ለቻፓዎች አሳውቀውልሃል እሺ
እ process ላይ ነው ለቻፓ አሳውቀውልሃል ወደ ንግድ ባንክ አይደለ ዊዝዶ ያደረግከው አዎ በቃ process ላይ ነው እንደ ትንሽ system ኡ ስላስቸገራቸው ነው እሱ እንደተስተካከለ ይገባልሃል
እስከ መቼ?
እስከ ነገ ይገባልሃል
እሺ
እሺ